መኖር
እኔ አሁን ዛሬውን የገፋሁበት ምን ተገንጥ እየወደኳል። ኧረ
ሄሎ
ሄሎ፣ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
እ የሆነ ጥያቄ ልጠይቅ ፈልጌ ነበር እሺ፣
እ
እሺ፣ ምን ለመጠየቅ ፈልገው ነው?
እ የሆነ ሰውነቴን እያሳክኝና እንዳለርጅክ ማለት ነው መታከም እችላለሁ?
አዎ፣ አዎ፣ ይቻላል። ለቡና ወሎ ሰፈር አለን፣ የት ይቀርብካል?
እ እ ይቻላል፣ ይቻላል። ለቡና ወሎ ሰፈር አለን፣ የት ይቀርባል?
ማለት አፍን- አፍንጫዬን ደግሞ ያፍነኛል።
እኮ የህክምና አገልግሎትን እንሰጣለን። ለቡ branch እና ወሎ ሰፈር አለን፣ የት ይቀርባል?
የት ነው ሰፈሩ?
ለቡ እና ወሎ ሰፈር፣ ለቡ branch እና ወሎ ሰፈር።
እ ወሎ ሰፈር አዎ፣
እ ወሎ ሰፈር ምን ነበረ ክሊኒክ?
ፍራንክ የቆዳ ክሊኒክ ወሎ ሰፈር ትኬ ህንጻ፣ የቄራ ታክሲ መያዣ ጋር ትኬ ህንጻ ሶስት እ ነው አይደለ?
አዎ
እሺ በቃ